ጤናስጥልን ቤት ቤት ነው የምንረዳው።
የጃክፖት ዊነር ነኝ።
እሺ
ባላንሱ አፕሩቭ አልተደረገም።
አዎ ጃክፖት ነገ ነው።
ኦኬ፣ ነገ ነገ ነው?
ስለሆነ አዎ የሚታወቁት አ፣ ነገ ይገባልሃል። እሺ አሸናፊ ከሆንክ ኦኬ። ይካፈላል አ? ለብዙ ሰው አዎ አስርም ከሆነ የቆረጡት ከአንተ ጋር እኩል ይወስዳሉ።
Okay። አሽ አሁን እስኪ ከይቅርታ ጋር የሆነ ጥያቄ ልጠይቅሽ።
ይቻላል።
አ፣ ብዙ ሰው ነው ያለው አሁን ወይ እንዴት ነው ሁኔታው?
አላወቅንም፣ የበሉትን አላወቅም እንዳልኩ ነገ ነው የሚታወቀው።
ነገ ነው የምታወቁ ማለት ነው?
አዎ
እሺ እሺ እሺ፣ መልካም ነው። እሺ፣ መልካም።